እኔ ከዛ ወይ ባኮ ምን ልርዳዎት?
ጤና ይስጥልኝ።
አብሮ ይስጥልኝ። ምን ልርዳዎት?
አ፣ ከሁሉ ስፖርት ወደ ቴሌብር draw አርጌ ነበርና
እሺ
ብሩ ግን አልገባም።
የ transaction history ላይ ይግቡና
አ፣ ያስተላለፉበትን ይላኩልን ቴሌግራም ላይ።
እሱ አልመጣም። እሱ እንትን አላለኝ።
ምን አላለም?
successive success ማለት ነበረበት ትራ- እ፣ transaction የሚፈጸም ማለት ነው።
እሺ
አሁን ግን ምን ማለት እ፣ እንትን አላውቅም።
ማለት አያሳይም ነው ወይስ እ፣ አይከፍትም ነው ወይስ ምንድን ነው? ምንም አይከፍትም፣ አያሳይም።
ባዶ ነው።
ባዶ ነው። ብሩም እ፣ ሁሉ ስፖርት ላይ የለም። እ፣ ወደ ቴሌብር transfer ያደረኩት ቴሌብር ቴሌብር ጋርም የለም።
እሺ transaction ውስጥ ይግቡና ባዶውን screenshot አድርገው
transaction ውስጥ ገብቼም የለም። በብዙዎች ያለ ያለ ያሁኑ ይላል እ
አለ
hello
ሌላው አይሰማ አው ድምጾት በጣም ቋን
እና transaction history ውስጥ ገብቼም የለም፣ አልመጣም።
እኮ ያልመጣሉትን screenshot ያርጉና ይላኩልን እና መቼ እንዳስተላለፉበት ስልክ ቁጥሩን፣ ብሩን፣ መጠኑን አድርገው ይላኩልን
እም፣ በምን ላክልኝ? በቴሌግራም?
ቴሌግራም ላይ
እም፣ በቃ መልካም እሺ፣ ሞክረዋል።
እሺ